ትንቧለል ትንቧለል ትንቧለል የት ገባሽ ትበል ትወንዘር ትወንዘር ትወንዘር ቀራይ ሰው ሀገር ይመኙሻል ይሉሻል ይመኙሻል ገጠር ያሻልሻል ነይ ዙረሽ ነይ ዙረሽ ነይ ዙረሽ በነፍሴ ድረሽ እቴ ትንቧለል አንዴ ነየነኝ ወንዝ ዳር ብቻዬን አንሶ እንዳይበላኝ ወዴት ልፈልግሽ እቴ ትንቧለል ያለሽበት አገር ቦሌ ነው ጉለል በጎቼ ናችተሽ ፒዛ ያስገዛሽኝ ከከብቶቼ ጋር የሄድሽው ጥለሽ ነይ ነይ ትውን ዘሬ እኔ ሻልሻለሁ እጆቼን ዘርግቼ እቀበልሻለሁ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ አይ ቪዛ ቪዛ የውጭ ሀገር ቪዛ አይ ግን በዋዛ ሰፊ የተንዛዛ ቪዛ ከምንገዛ ፍየሎች ብንገዛ የኔ ረብተው ቁጥራቸው በዛ ቪዛ ስጥሽ ብለሽ ገብተሽ አዲስ አበባ ሆነሽ ቀረሽ ፍቅሬ የቪዛ ሰለባ ያ ሁሉ ግርግር ያ ሁሉ ወከባ ሰው ሀገር ነው እንጂ ገነት አያስገባ ቪዛ ስጡኝ ብለሽ ገብተሽ አዲስ አበባ ሆነሽ ቀረሽ ፍቅሬ የቪዛ ሰለባ ያሁሉ ግርግር ያሁሉ ወከባ ሰው ሀገር ነው እንጂ ገነት አያስገባ ነይ ነይ ነይ ነይ ነይ ነይ ትንቧለል ትንቧለል ትንቧለል የት ገባሽ ትበል ትወንዘር ትወንዘር ትወንዘር ሬሰው ሀገር ይመኙሻል ይመኙሻል ይሉሻል ገጠር ይሻልሻል ነይ ዙረሽ ነይ ዙረሽ ነይ ዙረሽ በነፍሴ ድረሽ በፍቅረሽ ናፍቄ ቅጡ ስለጠፋኝ ዛሬስ ብሎ ብሎ ቦላሌም ሰፋኝ ከንፈሬን ሲታየኝ ፊት ለፊቴ ሆኖ ምነው በገመጥኩት እንደ ቦምቦሊኖ አይ ቦምቦሊኖ የኔ ቦምቦሊኖ አሁን የት ይገኛል ከሰው አገር ሆኖ የሚሰረጎደው ለስላሳ ጉንጭሽ ሰው እንዳይስምብኝ ፍቅር ያደራሽ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ አትስጊ ስደኔ እኔ እንዳለው አለው አንቺን ስተብቅሽ ቁሜ ቀርቻለሁ እዛ በሰው አገር ሆነሽ ብቻሽን ማነቅቶብኝ ይሆን ያንተን ገላሽን ከከምሯ አጠገብ ከገለባው ላይ ትዝ አይልሽም ወይ ዓለምን ስናይ እግር አቆላልፈ የሰራነው ፍቅር ሳስበው ያመኛል አይነሳ አይቀር ከክምሯ አጠገብ ከገለባው ላይ ትዝ አይልሽም ወይ ዓለምን ስናይ እግር አቆላልፈን የሰራነው ፍቅር ሳስበው ያመኛል አይነሳ አይቀር ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ ነይ